ዘዮናስ ምዕራፍ ክልኤቱ ወአዘዞ እግዚአብሔር ለአንበሪ አቢይ የሐጦ ለዮናስ ዮናስን ይውጠው ዘንድ እግዚአብሔር አሳ አንበሪውን አዘዘው። ወነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ዮናስ በከርሰ አንበሪ ሶስት መዓልት ሶስት ሌሊት አደረ። ወጸለየ ዮናስ ውስተ ከርሰ አንበሪ ሀበ እግዚአብሔር አምላኩ ዮናስ በከርሰ አንበሪ ሁኖ ከፈጣሪው ከእግዚአብሔር ዘንድ ለመነ። ወይቤ አውየውኩ በምንዳቤየ ሀበ እግዚአብሔር አምላኪየ በመከራዬ ጊዜ ወደ እግዚአብሔር ለመንሁ። ወሰምዓኒ በውስተ ከርሰ ሲኦል ቃለ ጽራህየ በጥልቁ ባሕር ውስጥ ሳለሁ የልመናዬን ነገር ሰማኝ። አንድም በከርሰ አንበሪ ሳለሁ ልመናዬን ሰማኝ። አንድም ሲኦል ባሕር ከርሰ አንበሪ በባሕር ውስጥ ባለ በአንበሪ ውስጥ ሳለሁ ወሰምዓኒ ቃልየ ነገሬን ሰማኝ። ወወረወኒ ውስተ ልበ ቀላየ ባሕር በጥልቁ ባሕር ውስጥ ጣለኝ። አንድም በከርሰ አንበሪ ጣለኝ። ወአገቱኒ አፍላግ ውሆች ከበቡኝ። ነቢይ ነውና በአፍአ ያለው ውሃ ሲከበው ያያል። አንድም በከርሰ አንበሪ ያለው ውሃ ሲከበው ያያል። ወመጻ ላዕሌየ ኩሉ ማእበልከ ወሞገድከ እንተ ላዕሌየ ሀለፈ ማዕበሉ ሞገዱም ወደ እኔ መጣ፣ በእኔ ላይ ሄደ። ነቢይ ነውና በአፍአ ያለው ማዕበሉ ሞገዱ በላዩ ላይ ሲሄድ ያያል። አንድም በከርሰ አንበሪ ያለው ውሃ በላዩ ላይ ሲሄድ ያያል። ወእብዬ ተሃጎልኩኑ እንጋ እምቅድመ አእይንቲከ ከባለሟልነት እንደ ወጣሁ ቀረሁን አልሁ። ወሃሎኩኑ እራይ ጽርሐ መቅደስከ ወሃሎኩኑ እራይ ጽርሐ መቅደስከ ከዚህ ከአንበሪው ሆድ ወጥቼ ቤተ መቅደስን አይ ዘንድ አለኝ። ወአህዘዘኝ ማይ እስከ ነፍስየ ውሃው ሰውነቴን እስከ ማስጠም ደርሶ ስርግርግ አደረገኝ። አንድም ውሕዘ ማይ እስከ ርእስየ ራሴን እስኪያሰጥመኝ ድረስ ውሃው ፈሰሰ። ወአገተኒ ቀላይ በታይቱ ውሃው ከበበኝ። ነቢይ ነውና በአፍአ ያለው ውሃ ሲከበው ያያል። አንድም በከርሰ አንበሪ ያለው ውሃ ሲከበው ያያል። ናሁ ርእስየ ውስተ ጥንቃቃተ ደብር፣ እነሆ ራሴ በተከፈለው ተራራ መካከል ነው። ነቢይ ነውና በተከፈለው ተራራ መካከል ይዞት ሲሄድ ያያል። አንድም ጥንቃቃተ ደብር ይላል። ደብር አንበሪ ነው። ጥንቃቃት አንጀቱ ጉበቱ ነው። ራሴ በአንጀቱ በጉበቱ መካከል አለፈ። ወወረርኩ ውስተ ምድር ከመ መልህቅ ታሕተ መልህቅ በጣሉት ጊዜ ወደ ታች እንዲወርድ ወደ ጥልቅ ባሕር ወረድሁ። ትእርግ ሕይወትየ ዘንበለ ሙስና ሀብየከ እግዚኦ አምላኪየ አቤቱ ጌታዬ ሰውነቴ ያለ ጥፋት ካንተ ዘንድ ትድረስ። ሶባሃልቀት ነፍስየ ተዘከርክዎ ለእግዚአብሔር ሰውነቴ በመከራ እለይ እለይ ባለች ጊዜ እግዚአብሔርን አሰብሁት። ትብጻሕ ጸሎትየ ቅድሜከ ጽርሐ መቅደስከ ቅድሜከ ጽርሐ መቅደስከ አንድ ወገን ልመናዬ በፊትህ ወደ መመስገኛህ ቦታ ወደ ጽርሐ አርያም ትድረስልኝ። እለሰ አቀቡ ከንቶ ወሐሰተ ገደፉ ሳሂሎሙ ከንቱ ጣዖትን ከንቱ ነገርን ሐሰት ነገርን ሐሰት ጣዖትን የሚመለከቱ ሰዎች ግን ይቅርታቸውን አንተን ተው። አንድም ከመ ይቅልል ሐመ ሮሙ እንዲል ገንዘባቸውን ከባህር ላይ ጣሉ። ወኮነት ሳይለ ለዓለም እንዲል አንሰ ምስለ ቃለ ስብሃት በተጋነዮ እሰው ለከ እኔስ ከምስጋና ጋር በመገዛት መሥዋዕቱን አቀርብልሃለሁ። መጠነ ጸለይኩ በሕይወትየ አአስዮ ለእግዚአብሔር በሕይወተ ሥጋ ሳለሁ ያመሰገንሁትን ያህል በከርሳ አንበሪ ሳለሁ አመሰግነዋለሁ። አንድም በከርሳ አንበሪ ሳለሁ ያመሰገንሁትን ያህል ከከርሳ አንበሪ ከወጣሁ በኋላ አመሰግነዋለሁ። ወአዘዞ እግዚአብሔር ለውእቱ አንበሪ ያውፅኦ ለዮናስ ውስተ ምድር እግዚአብሔር ዮናስን ውሃ ከሌለበት ቦታ ያወጣው ዘንድ አንበሪን አዘዘው። ምሳሌ ነው። ዮናስ በከርሳ አንበሪ ሶስት መዓልት ሶስት ሌሊት አድሮ እንደወጣ ጌታም ሶስት መዓልት ሶስት ሌሊት በመቃብር የማደሩ ምሳሌ ወበከመ ኀደረ ዮናስ ውስተ ከርሳ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ እንዲል